Hallo, kann ich Ihnen bitte mit?
Hello. Hello. Hello, Isa Manjal.
ሄሎ ጤና ይስጥልኝ።
ኧረ ኧረ እባካችሁ እባካችሁ እስካሁን ደግሞ አልገባልኝም ብሬ ምንድን ነው?
እሺ ምንድን ነው የሆነ አባባ አስረዳኝ እስቲ።
እስከ ሰባት ሰዓት ላይ እስካሁን ትንሽ ጠብቅ ትንሽ ጠብቅ እያሉኝ ነኝ እኮ በዚህ በደወሉበት ቁጥር ነው የቤት ቤት ቁጥሩ?
በዚህ ራሱ ነው እሺ withdraw አድርገው ነው deposit አድርገው ነው?
deposit ብር አወጣሁትና ወደ እንትን ወደ Bestbet ላስገባ ብዬ አልገባ አለች ሁለት መቶ አስር ብር እ ዛሬ ነው?
አዎ ቅድም ሰባት ሰዓት ላይ ነው እኮ ሰባት ሰዓት ላይ
ስንት ብር ነው?
ሁለት መቶ አስር ብር
Okay በ SantimPay ነው አይደለ የሞከሩት?
አ Deposit ነው ያደረጉት ወደ Bestbet አስገብተው ነው አይደል?
አዎ ወደ Bestbet ደግሞ አልገባችም።
Okay እሺ deposit text ገብቶለታል ወደ ስልኮ?
አዎ
ቴሌግራም ላይ ልከዋል እንዴ እሱን?
አዎ ራሱ ነው የራሴ ነኝ ወደ ቴሌግራም ላይ የላኩት።
Okay እኮ አ- ያወሩት ሰው አለ አይደለ ቴሌግራም ላይ?
አ
እሺ ማን ነው ቴሌግራም ስሙ?
ስም የለውም ግን ቁጥሩ ብቻ አለው
እሺ ቁጥሩን ንገሩኝ። እሺ ዜሮ ዘጠኝ እሺ ሀያ ሶስት ሀያ ሶስት
አዎ ዘጠና አምስት ዘጠና አምስት ሀምሳ ሁለት እሺ ሀምሳ ስምንት
እሺ ለ SantimPay እንልከዋለን። ትንሽ ጠብቁንና ይስተካከላል። እሺ ኧረ ትንሽ ጠብቅ እያሉ ነኝ እኮ ወደ ሰባት ሰዓት ላይ አሁን ደግሞ ወደ አስር ሰዓት ላይ ገብተዋል እኮ እሺ ለ SantimPay አሁን እልክልሃለሁ። እሺ አባ አሁን እልክልሃለሁ።
ኧረ እባካችሁ ወይም ወደ account መልሱልኝ ወይም ወደ ጫወታ አስቀምጡልኝ።
እሺ እሺ እናደርጋለን እንደዛ ችግር ይህ ወደ ጫወታ በጣም ወደ ጫወታው ላይ ጫወታው ላይ በጣም እፈልጋለሁ። ወደ ጫወታ ላይ ያስገባልኝ።
የለም። እሺ እንሞክራለን። እሺ ከስንት ደቂቃ ልጠብቀው?
ትንሽ ጠብቃለን። እናሳውቃቸውና ለሳንቲሞች እነሱ ያስተካክሉታል። እሺ ኧረ እሺ እባካችሁ ላኩልኝ።
እሺ